ጤና ልጅ ነበርም እንደዚህ አብረሽ ጥልን ካርድ ጨርሶብኝ ሞላ እጄ ነው።
ችግር የለውም ተቋረጠ።
እሺ እሺ እ ስሞትን እየጠየቅኩት ነበረ። የእርስዎ ስም ማን ነው?
ኢትዮጵያ ተስፋዬ።
ስልክ ቁጥር በደወሉበት ለያዘ
አዎ ያዥ።
ቦታ የት አካባቢ ነው ደንበኛቸው?
ወረዳ አስራ ሶስት መሪ
ወረዳ አስራ ሶስት መሪ መሪ መሪ ለዛሬ አይደርስልም
መሪ ነው የሚባለው ሰፈሩ።
እ መሪ
ወረዳ አስራ ሶስት መሪ ሰፈሩ እንደዛ ነው።
አዎ ሴንትራል ፊት ለፊት
ሴንትራል
ፊት ለፊት
የቤት ስም ምንድን ነው?
ወይዬ
የቤት ስም የቤቱ ስም
የቤት ስም ወረዳ አስራ ሶስት መዝናኛ
የመከታተያ ቁጥሮት
የምን ቁጥር መከታተያ ቁጥር ሰጠዎትና በሶስት ቀን ውስጥ ካልደረሰዎት መልሰው ይደውሉልናል። ስለዚህ የመከታተያ ቁጥሮት ሰባ ሶስት አርባ ስድስት ነው።
ሰባ ሶስት አርባ ስድስት አዎ ሌላ መረዳት ነገር አለ?
አይ እናመሰግናለን። የምትረጂ ቶሎ ፈጠን ይበልልኝ ለዛሬ የሚደርስ ከሆነ ማለት ነው።
እሺ ስለደወልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን